አንስቷል ፎቶ የትኛው ነው? ሄሎ ሄሎ ጤና ይስጥልን።
አብሮ ይስጥልን። አሁን እ፣ ስልክ ደውለን ነበረ።
እሺ ምን ነበር?
ወይ- ሁለት እ፣ ትኬት አሸንፈን ነበረ እሺ መቶ ምናምን ብር እና አንዱ መቶ ዘጠና ስምንት ብር መቶ ሰላሳ አምስት እና መቶ ዘጠና ስምንት ብር እሺ እና የግብፅ ጨዋታ እ፣ ፓ- ፓኮስ እና እ፣ ዜ- ዚ- Z E E D F C የሚለው under ሶስት ነጥብ አምስት የተጫወት ነው። ለነ- ሁለት ለአንድ ነው ያለቀው። አግብቶ ነበር ባለሜዳው ተሻረ።
እሺ ቆይቶ ነው የተሻረው። X አድርጎታል። አላረመውም። በዛው ዘጋው ማለት ነው።
እሺ አ- ቁጥሩን ያስደስተ የእሱን እሺ ንገረኝ።
እሺ እም፣ ዘጠና ስምንት ዘጠና ስድስት hello እሺ እሺ እየሰማሁ ነው።
ዘጠና ስድስት ዘጠና ዘጠና ስድስት እሺ እ፣ ዘጠና ስድስት ሰም- ነው አይደል?
አዎ ዘጠና ስድስት ሰማንያ አምስት እሺ ዘጠና ዘጠኝ ስድስት ሰላሳ ሁለት እ፣ አንደኛው ደግሞ ዘጠና ስድስት ሰማንያ አምስት ዘጠና ዘጠኝ ስድስት ሰላሳ ሁለት ራሱ ነው እንጂ እ፣ ሄሎ ካሸር ኮዱን ነው የምንነግረኝ?
አዎ cashier code ID number ምናምን የሚል የለም አ በዛ በዛብኝ በጣም ዘጠና ስድስት ሰማንያ አምስት
ዘጠና ዘጠኝ እሺ
ስድስት ሰላሳ ሁለት ስድስት ሰላሳ ሁለት አዎ
የምን ጨዋታ ነው?
ይኸውልህ የዛ- የግብጾች አለ የ እ፣ እንትን አለ የ ምንድን ነበረ ስሙ የ- የኩዌት አለ አይገባኝ። game ኡ የመቼ ነው? ነው?
የዛሬ ነው ያሁን ነው በአስራ አምስት አስራ ሁለት ሁለት ሺህ ሀያ ሶስት ጃ- jackpot ነው እንዴ?
አረ አይደለም ኳስ ነው ኦንላይን ኦንላይን እኮ ID ው ልክ አይደለም። cashier code ኡ አ ስድስት ወይ ስድስት digit ምናምን ነው የሚሆነው።
እ፣ ፎቶ አንስቼ ላክልህ እሺ እንደዛ ይሻላል። ቴሌግራም ላይ ቴሌግራም ላይ ላክለት ሁለቱም አሁን አይነት ሰውን ፎቶ ላክለት ቴሌግራም ላይ